Hello ጤና ይስጥልን ቤት ቤት
እማ ቅድም አንቺን ነበር ያገኘሁት
እኔ እንጃ ሌላ ሰው ይሆናል ያናገርከው ምን ነበረ case ክ የሆነ እንትን ኮድ ሰጥቻት ነበረ Okay።
አልታረምም ከትላንት ጀምሮ ነው አንድ ጨዋታ ነው የቀረ የነበረው አንድ ጨዋታ ብቻ ነበር አዎ። ል- ልንገርሽ ቁጥሩን እሺ
አስራ አንድ ዜሮ ዜሮ
አስራ አንድ ዜሮ ዜሮ ዘጠና ሁለት አስር cashier code ነው አይደል አዎ አዎ አስራ አንድ ዜሮ ዜሮ ዘጠና ዘጠና ሁለት አስር እሺ እሺ አንዴ ላሳውቅልህና ይታረማል እሺ ትንሽ ጠብቀኝ እሺ እናቴ፣ እሺ እሺ መልካም ምሽት እሺ እናቴ።
እሺ